ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ከድምፅ ነው?
አዎ ምንድነው?
አይ፣ ስለ አክሲዮን ሽያጭ አንዳንድ መረጃዎችን ለመጠየቅ ነበረ።
እሺ አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ነው የሚጀመረው።
እ?
ሐምሌ አንድ- አሁን ላይ ስምና ስልክ እየመዘገብን ነው።
እሺ ሐምሌ አንድ ላይ እንጀ- ይጀመራል። ሐምሌ አንድ ላይ እንደውልሎታለን።
አ፣ ሽያጭ የሚጀምረው ሐምሌ አንድ ነው።
አዎ ሐምሌ አንድ ላይ ነው የሚጀመረው።
Okay። ራ- ያሻሻት ሁኔታ እንዴት? premium ምናምን አለው ወይ?
አለው አዎ ስንት percent?
ት- ትንሹ ሀ- ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ነው ያለው።
እሺ፣ ስንት ነው premium? ስንት የሚደረገው የአገልግሎት ክፍያ ሰር
Okay እ- እሱን detail አላ- አሁን ላይ እንትን አላልኩም። ሐምሌ አንድ ላይ ነው ይፋ የሚደረገው። እ፣ ስሙትም አለ በል
አሸናፊ
አሸናፊ እ፣ ማስታወቂያውን ከምን ላይ ነው ያገኙት?
እ?
ማስታወቂያውን ከምን ላይ ነው ያገኙት?
ማስረጃውን ከምን ላይ ነው ያገኙት?
ማስታወቂያ ላይ ና በቴሌቪዥን ታስተዋውቁ።
እሺ እሺ እንደውሎታለን። እሺ መልካም